የሚጠብቀኝ በቀን በሌሊት ከቶ ማይተኛ እንዳልታወቅ በቀኜ ሆኖ አጸናናኝ እጆቼን ይዞ አቅፎ ደግፎ አሻገረኝ
ጸና ልቤ ጸና ጸና ልቤ ጸና ጸና ልቤ ጸና ለኢየሱስ ምስጋና ጸና ልቤ ጸና ጸና ልቤ ጸና ጸና ልቤ ጸና ለኢየሱስ ምስጋና
ኢየሱስ ጎብኝቶኝ ዛሬን አየሁ ምሕረቱ በዝቶ ሰው አደረገ በጸናች ክንዱ የደጋገፈ ምስጋና ባፌ ተማመረልህ
በራ ጨለማዬ በራ ጨለማዬ በራ ጨለማዬ ታበሰ እምባዬ በራ ጨለማዬ በራ ጨለማዬ በራ ጨለማዬ በዛልኝ ምርኮዬ
ቀንበር ከሌ